ወይ የረዱ
እዛው ጋር ነው ያለኸው?
አይደለሁም።
በቃ እሺ። ላስገባው ዝም ብዬ መ- የትኛውን ካሸር ላስገባው? ሐምራዊ መቶ ሐምራዊ መ- አርባ አራት የሚለውን
አርባ አራት የሚለውን ነው አ ካሸሪቶ
ካሸር ሶስት እንትን አዎ።
የለውም አይደለም። ከአሁን አንድ ሽ- አንድ እንትን አሁን ሐምራዊ አርባ አራት አ- ካሸር አንድ ኦኬ።
ብቻ ነው ኮፒ የሚያወጣልህ
ነ- okay copy የሚያወጣልኝ እሱ ብቻ ነው።
ኮፒ የሚያወጣልህ cashier አንድ ብቻ ነው። one አ- እንትኑ ዋናው እ፣ cashier cashier አንድ ብቻ ነው።
okay ይሄ ማለት አራት cashier ብቻ ነው የተሰጠኝ።
ሶስት shop ነው የተሰጠ።
ሶስት shop ነው የተሰጠኝ።
አዎ አርባ አራት አርባ አምስት እና መቶ አስራ ዘጠኝ እንጂ okay፣ cashier ሌ- ሁሉም cashier ኦች እ፣ ኮፒ አያወጡም። ካሸር አንድ ብቻ ነው ኮፒ የሚያወጣው።
ነው።
አዎ
ኦኬ እሺ። አሁን በቃ ጨርሻለሁ ማለት ነው። ከዚህ ሌላ የለኝም።
እ፣ እንትን ነው ሾፕ ነው።
አ ስንት ሾፕ ነው ዲፖዚት ያረካው?
እኔ ሀምሳ ነበር ያደረኩት።
አምሳ አይደል ኪሎን የለም።
ያረካው?
አ አዎ፣ ካ- እ፣ ካይሮን እ፣ ሾፕ እየተስተካከለ ነው። ሲስተካከል እንትን እንለ- እንሰጠዋለን።
ችግር የለውም። በቃ መኪና ጨርስና ቅድም ተጭኖለታል።
እህ ምን ሌላ user ፈልገህ ነው አሁን? አሁን ሶስት shop እ፣ user ተሰጥተዋል። ሶስት አ ሌላ ተጨማሪ ፈልገህ ነው?
ሌላ ተጨማሪ ፈልጌ እኮ ነው።
እሺ እ፣ እንከፍትልሃለን። መቼ ነው?
በቃ ክፈቺና አሳውቂ።
ዛሬ ሳይሆን ነገ ምናምን ነው። ይሄኛውን ላስገባልህ ወይስ እ፣ አንድ?
አዝ- አስገቢልኝ።
እሺ እዛ ቪዲዮ እያነሳ ስለሆነ ፈጠን ፈጠን በይና በቃሽ።
አስገቢ አንዱን cashier ካስገባሁት እንዴት እንደሚገባ በዛው ያየዋል process ኡ።
እሺ እንትን ካልክ ብዬ ነው። አንተ ካለክ አንተ ብቻ ጥሩ ነው ብዬ ነው።
እሺ። በአንድ ጊዜ ሁለ- ሁለት እ፣ መግባት ይቻላል? እኔ ዲስክ እኔ ልግባ
እ፣
ሚቻል አይመስለኝም።
አንተ በየት ነው እንትንም አንተ ሌላ ኮምፒውተር ላይ ነው ያለኸው?
በስልኬ
በስልክ በስልክ የሚገባልህ አይመስለኝም። ሜኒቴስ
Okay። እሺ በቃ
በቃሽ። አንደኛውን እንትን ልበለውና ከዛ አይ- እ፣ user ና password ኡን አሁን ከ- ይሄ ሐምራዊ አርባ አራት ከአሸራ አንድ የሚለው የተላከልህ አለ አይደለ?
አለኝ። አዎ፣ አንድ የቀረ አለ። ትናንትና የጫንሽልኝ አለ አይደል?
አዎ
በቃ አንደኛው የሚቀረውን እሱን አድርጊልኝ።
በቃ እሺ እሺ